ሰው ይበላልና የአንደበቱ ፍሬ በመሸበት ልደር እውነት ተናግሬ በእኔ ላይ እንዲሆን የማልፈልገውን በሌላ እንዳላደርግ ስጠኝ ልቦናውን ምድርና ሰማይ ፀሐይ ጨረቃ ጎልተው ቢታዩ እኔ ልካለው ሰርቶኛልና አድርጎ ልዩ የእድሜያችንን ልክ ስፍሩን ላናውቀው የነገን